ላለሶይ ልብሽ ላይ ላስገቦይ ልብሽ ላይ ልመይ ላለሶይ ልብሽ ላይ ላስገቦይ ልብሽ ላይ ልመይ ላለሶይ ልብሽ ላይ አይንሽን ሰማይ ልመይ ላለሶይ ልብሽ ላይ አይንሽን ሰማይ እርባይ ነይ እርባይ ነይ እርባይ ነይ እርባይ ነይ በዳመነ ጊዜ እስቲ አታዘንብብኝ አታጋፋ ትጣል እስቲ አታዘንብብኝ አታጋፋ ትጣል ጎጆ ሲቀዘቅዝ ወዳይከት ይመጣል ወዳይከት ይመጣል ምነው ማለዳ ብጓዝ ወዳንቺ ብጓዝ ወዳንቺ ስትስቂ ባይሽ ስትደሰች ስትደሰች ቸርታው ያለሽ ስታጫውቺ ስታጫውቺ ዘመድዬ ነው ዘመድዬ ነው ዘመድዬ ነው ዘመድዬ ነው ሱምዬ ነው ሱምዬ ነው ሱምዬ ነው ሱምዬ ነው ልመላለሰው ልብሽ ላይ ላስገባው ልብሽ ላይ ልመላለሰው ልብሽ ላይ ላስገባው ልብሽ ላይ ልመላለሰው ልብሽ ላይ አይንሽን ሰላይ ልመላለሰው ልብሽ ላይ አይንሽን ሰላይ እርባይ ነይ እርባይ ነይ እርባይ ነይ እርባይ ነይ እርባይ ነይ እርባይ ነይ ልቤ መንገደኛ ይጓዛል ወደ ሰው ልቤ መንገደኛ ይጓዛል ወደ ሰው ለፈተና ያለ ዘልቆ ላይ ጨርሰው ዘልቆ ላይ ጨርሰው ሰውነት እስኪዘል እስኪያደጋግመኝ ሰውነት እስኪዘል እስኪያደጋግመኝ ምን ይችል ብለው ነው ፍቅር ያሸከመኝ ፍቅር ያሸከመኝ ልቤ ከደጅሽ መቷል ቆቅሎ መቷል ቆቅሎ የገዛ ቀሮ ከውዳለው ጥሎ ከውዳለው ጥሎ ማን ያኖረው ካንቺስ ነጥሎ ካንቺስ ነጥሎ ዘመድዬ ነይ ዘመድዬ ነይ ዘመድዬ ነይ ዘመድዬ ነይ ሱምዬ ነይ ነይ ነይ ሱምዬ ነይ ነይ ነይ ሱምዬ ነይ ነይ ነይ ሱምዬ ነይ ውረሽ ሰም ዳትስ ኦል